hello ጤና ይስጥልን። ዋሽንግተን የህክምና ሞከር ጤና ይስጥልኝ። አምቡላንስ አገልግሎት ትሰጣላችሁ አይደል? እና አዎ እንሰጣለን።
ወደ ክፍለ ሀገር ይሄዳል።
አዎ ወደ ባሌ ባሌ ጎባ።
ይሄዳል። አዎ እሺ፣ እንዴት ነው communicate መመዘገቡ?
እ፣ ከየት ሆስፒታል ነው?
ከላንሴት ሆስፒታል መገናኛ።
እሺ እ፣ መልሰን እንደውላለን በዚህ ስልክ።
እሺ፣ ቶሎ በይልኛ። አስቸግ አሁን መውጣት ፈልገን ነበር።
እሺ ወደ ባሌ ጎባ ነው ያልከኝ?
ባሌ ጎባ። አዎ፣ አዎ።
እሺ
እሺ